Hello. Hello.
ሄሎ
ሄሎ
ሄሎ
ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤት ቤት እ፣ እንትን password forget ብዬ እሺ message አልተላከልኝም። ትላንትም ነገር ነበር ኦንላይን እ፣ test ቤት እ፣ ለመቀመር ነው።
እሺ፣ በዚህ ቁጥር ነው አዎ በዚህ ስልክ ቁጥር ነው አቀላል
ምንም message እየደረሰ አይደለም ነው?
አዎ message እየገባልኝ አለ።
እሺ አንዴ ጠብቀኝ። ስልክ ቁጥርህን ዜሮ ዘጠኝ ብለህ ነው የጀመርከው?
አረም ዘጠኝ እ፣ ዜሮ ዘጠኝ ሰባት ሶስት ነው።
ዘጠኝ ብለህ ዘጠኝ አዎ።
ዘጠኝ ብለህ አ፣ አዎ ሁለት ነበር እዚህ ጋር በኛ በኛ side ምንም እ፣ ችግር የለውም። messa- አሁን እኔ ጋር እየሞከርነው ነው፣ message እየደረሰን ነው። ግን ላስተላልፍልህና ላሳውቅል ላሳውቅል እሺ፣ እንደዛ ነው።
ይሄኛው ስልክ ቁጥር ነው አይደል? account ያለው አዎ
እሺ። ከትናንትና ጀምሮ ምንም message አልደረሰም።
ምን ምንም አልደረሰኝ። ትላንትም ነገሬ ነበር ከ connection ኑ ሊሆን ይችላል።
በቃ እሺ፣ አስ- እ፣ እ፣ አሳውቃለሁ። እሺ፣ ደውልልህ፣ በዚህ ስልክ ደውልልሃለሁ። ጠይቀኝ